hello ጤና ይስጥልኝ። እባክዎት ምን ልርዳዎት?
ሰላም ነው።
እግዚአብሔር ይመስገን።
እንትን ማለት ይሄኛው መቶ ሰከንድ ቦታ ላይ ማለት ነው እና በቀን ሁለት credit hour ሀያ ጥያቄዎች ማለት ነው።
እ ምን አለ?
በቀን ሁለት credit hour ሀያ ጥያቄዎች ነው አዎ።
የሚሰራው እና ከዛ ውጭ ገዝተን መጫወት አይቻልም።
እ እ ከዛ ውጭ credit ኡን ገዝቶ መጫወት አይቻልም።
ይቻላል። ስልክዎት ውስጥ ካርድ ካለ credit ኡን መግዛት ይችላሉ እስከፈለጉበት።
አዎ ማለት ብዙ ጊዜ ሂሳብ አላት ግን ሂሳብ የለውም ነው የሚለኝ።
ሂሳብ የለዎትም ነው የሚለኝ። ካርዱን አዎ ግን ሲጠይቁልን አላት ማለት አለው።
አዎ፣ ሁለት ሁለት ብር ካርዶች ውስጥ ካለ ይገዛል። ምናልባት እንግዲህ ላይ የ system ችግር ነው፣ ይስተካከላል። ደጋግሞ ይሞክራል።
ግን ሂሳብ አላት balance አላት ግን የለውም ነው መሰለኝ።
እም፣ እስቲ ደጋግሞ ይሞክሩት። ምናልባት የ system ችግር ነው እንጂ ያለ- ብር ስልክዎት ውስጥ ካለ credit መግዛት ይችላሉ እስከፈለጉበት።
እሺ እሺ፣ አመሰግናለሁ።
አመሰግናለሁ።
እሺ።